hello ጤና ይስጥልን ቤስት
ሰላም ነው እንዴት ነው አለን አለን አለን እግዚአብሔር ይመስገን እንትን ምንድን ነው ትናንትና የሆነ ሬድቡል ሳልዝበርግ የሚባል የኦስትሪያ ቡድን እሺ postponed ተደርጎ ነበር ጨዋታው ማለት ነው እሺ ከዛ ደግሞ ዛሬ ደግሞ ሊደረግ ነው
okay ስለዚህ ችግር የለውም ማለት ነው
postponed ሆኖብህ ነው ጨዋታው ትናንትና postponed ተደረገ ጨዋታው ትናንት ነበር የሚደረገው እሺ ማለት ነው እሺ ከዛ በኋላ ዛሬ ሊያደር ሊያከናውኑን ነው ማለት ነው በቃ ጨዋታው ችግር የለውም አዎ cancel ነው የሚሆነው ጨዋታው ጨዋታው cancel ነው የሚሆነው አዎ አዎ ጨዋታው cancel እናንተ ጋር cancel ነው የሚሆነው cancel ነው የሚሆነው ግን 24 ሰዓት መጠበቅ አለብህ ነው እንጂ እ ሀሳቡ ልክ ከ24 ሰዓት በኋላ cancel ይደረጋል ጨዋታው እንጂ ትላንት ስላልተካሄደ cancel ይደረግ ዛሬ በቃ ያልኩት ቢሆንም ባይሆንም ችግር የለውም አዎ አይ በቃ cancel ነው የሚደረገው የትናንት game ነው አይደለ የትናንት game ነው game ኡ ግን ዛሬ ሊደረግ ነው ዛሬ ስንት ሰዓት ነው የሚደረገው አሁን አስር ተኩል ነው የሚደረገው አስር ተኩል ትናንት ስንት ሰዓት ነበረ ትላንት አንድ ሰዓት ነበር ይህ ማታ ማታ አንድ ሰዓት
okay እሺ እስቲ ቴሌግራም ላይ ትኬት ID ውን ቼ ላክልንና እ check እናድርገዋለን እሺ ትኬት እዛ ላይ ካሸር እናሳውቅልሃለን። እ?
cashier ID ነው cashier ID አ cashier ኮዱን ወይም ደግሞ ትኬት ID ውን ደስ ያለን ላክልን ካደረገን እናሳውቃለን እሺ እሺ አሁን ልካል እሺ